ስፖርት ነው የምንወደው።
እሺ እንትን ልኬ ነበረ
ምን ዝረው ብዬ እንትን በቴሌግራም account ልኬ ነበር ሰባት መቶ ብር።
መቼ?
አይ ቀደም ስድስት መቶ ብር ብዬ ልከልሽ መቼ ነው የላኩት? አሁን የላኩት አዎ ማን ነው ስሞት?
ያሬድ ነው ግን በሌላ ስልክ ቁጥር ነው ሽሻ የሚል
አይ የቴሌግራም ስሙትን ነው ያልኩት እኔ የላኩት
እሺ ያሬድ
የሰባት መቶ ነው።
አዎ pending ብሎ እንትን አየር ላይ ቁጭ አለ።
እሺ አስተላልፌለታለሁ። መልስ እናገኝ እዛው እናሳውቀውታለን።
እሺ